በችብችብ እላው ቤት በችብችብ ነው።
አዎ ነው።
እንትን ኦርደር ነበረን ትላንትና ነበረ።
እሺ የት ነበረ ሎኬሽን?
ጀሞ ሁለት ጀሞ ሁለት ማን ነበረ? ያ አድሜኑ ስሙ ይቅርታ።
መዓዛ ኤ
ማን አሉኝ?
መዓዛ ኤ
እሺ አንዴ ይቅርታ። እስኪ ስልክ ቁጥር ይንገሩኝ አንዴ።
ዘጠኝ አስራ አንድ እሺ
ሁለት አስራ ሁለት
ሀምሳ ሁለት ሀምሳ ሁለት ነው።
አዎ ሀምሳ አምስት እሺ ሀያ ሰባት ሀያ ሰባት ነው
በሀያ አራት ነው የታዘዘው።
አዎ አዎ ከትላንት ወዲያ
እ ስልክ ቁጥር ልንገሩት የ driver ምን አልሽኝ? ማ ስንት ወጣ ነው የሚያሳየኝ። የ driver ስልክ ትላንትና ግማሹን እቃ አምጥቶልን በጣም ብዙ እቃ ነበርና ግማሹን አምጥቶልናል። ግማሹ ነው የቀረው።
ቲማቲም መጥቷል።
ምን አልሽኝ?
ቲማቲም መጥቷል።
አዎ ቲማቲም መጥቷል።
እሺ ያልመጣው ምን ነበር?
ያልመጣ ነጭ ሽንኩርት ከአንድ ላይ ያዘዝነው ሌሎች ሰዎች ነው አሉ። ደግሞ ፓፓዬ አንዱ ደግሞ ምንድነው ሶስት አይነት አልመጣም። ሽንኩርት ሽንኩርት በሌላ ሰው የታዘዘው ሽንኩርት፣ ፓፓዬ እና ነጭ ሽንኩርት
ፓፓዮ በማን ነበረ?
በእኔ ነው። አዎ ነይማ ነይማ ይቅርታ፣ በእኔ ነጭ ሽንኩርት ነው። በመዓዛ ነጭ ሽንኩርት ነው።
አዎ እዚህ ጋር እ እንዳልወጣ ነው የሚያሳየኝ። ለነገ ላስገባለሁ። okay ይቅርታ።
አንችልማ ሰፈር አይደለንም።
ነገ አይችሉም።
አንችልም ነገ ትላል ቅዳሜና እሑድ ነው የምናውዛው።
እህ እ ቤት የሚቀበልልዎት ሰው ምናምን የለም?
እሱ ነው አሁን ችግሩ እኮ። አዎ
ሰው ምን ይሻላል? እዚህ ጋር እንዳልወጣ ነው የሚያሳየኝ።
ዛሬ መላክ አትችሉም እንዴ?
እህ ዛሬ መላክ አትችሉም?
አዎ already ይዘው ስለወጡ አሁን ድጋሚ ተመልሰው ይዘው አይወጡም። ለዛ ነው።
እሺ መልሼ ልደውል ስንጠይቂያቸው እነሱ ነው